ሄሎ
ሰላም አይሰማ ጤና ይስጥልኝ።
አብሮ ይስጥልን።
አሀ፣ የሆነ ማሽን ባር ቀይረ
እሺ ሄሎ ፊውቸሮች የሉም የሚታሰሩት እ፣ ታወሩ እሱ ፈተኖ ስንገጥሞ ድራፍት ያፈስሳት አስቸገረን። ያ ስራ ቆመ።
ደውሎ አስመዝግበዋል።
አይ አልተመዘገበም።
አልተመዘገበ አ ሲል ነበር ልንገርሽ፣ ሲል ነበር ብላኝ አ ተቋረጠቦት።
አ
እሺ ስራ ንገሩኝ።
ቆመበት ግን አየር ላይ ዘም በትልክልኝ ሁለት ዜሮ
እሺ ሰባ ሶስት
ሰባ ሶስት አስራ አራት
አስራ አራት ሰላሳ ሶስት
ሰላሳ ሶስት ሀምሳ ስምንት
ሀምሳ ስምንት እሺ መስመር ላይ ጠብቁኝ፣ እየፈለኩሎት ነው።
እሺ እሺ እናቴ እሺ
ምንድን ነው የቤቱ ስም?
እ፣ ብሬ ጮማ ኮዬ ነው ብሬጮማ። እሺ ኮዬ ብሎክ ሰባ ስምንት
እሺ ሙሉ ስሞትን ይንገሩኝ እርሶን።
ብርሃኑ ኃይሉ
ብርሃኑ ኃይሌ።
አ ኃይሉ ኃይሉ
እሺ ደንበኛችን አድራሻው የት አሉኝ? ኮዬ ኮዬ ፈጬ ኮዬ ነው።
አ ኮዬ ፈቄ ብሎክ ሰባ ስምንት ግን አየር ላይ ካለ ስራ ቆመብን። አሁን የሀገር ሰው ገብቶ በምን ንግዳ አየር ላይ ካለ ተባብሪ እ እኔ ትልክልኛለሽ?
መዝግቤ ወደ እኔ መዝግቤ ወደሚመለከተው አካል ነው ምልክሎት። እነሱ ናቸው የጥገና ክፍል የሚያሰራጩት። እኔ ወደ ጥገና ክፍል ልኬሎታለሁ።
እኮ በዚሁ ስልክ ስልካችን- ልመዝግብሎት።
እ አሁን በደወሉበት ስልክ ልመዝግብ።
አዎ አዎ አዎ አዎ አዎ አዎ አሁን ይመጣሉ። አዎ
አዎ በሁለት ሰዓት ውስጥ ይደርሳሉ።
በቃ እሺ እናቴ እሺ እሺ ሌላ ምረዳውት ነገር ይኖራል?
ሌላ ምን ግን በዚህ እርጂ በቃ እዚህ አድራ በያቸው ወይ ስራ ቆመባቸው በያቸው ነው።
እሺ ሀሳቦትን አስተላልፍ ይሎታለሁ። የጥገና ክፍሎች በተቻለው ፍጥነት በቃ ይመጣሉ።
እሺ እሺ ቦሌ ሰዓት ስለደወሉ- ውስጥ- በሁለት ሰዓት ውስጥ ይደርሳሉ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ